ጤና ይስጥልኝ። ጤና
ሄሎ
ይስጥልኝ።
አብረሽትኒ ጉዲሻ ለመመዝ ፈልጌ ነበር።
እሺ
ምን አስበን
እሺ ይባላል።
እ
ቪዲዮ ኤዲቲንግ መማር የምትፈልግ?
አዎ ጉዲሻ ላይ ብዙ ስልጠና ለመማር ፈልጌ ነበር አዎ፣ ወይ ሳይሆን ይሄ video editing ማለት ነው።
እ video editing አ
እሺ።
አዎ።
class ክል ነው የሚሰጠው። በሳምንት አምስት ቀን ነው። በቀን ደግሞ ለሁለት ሰዓት ያክል
እሺ ከኔ የሚጠበቀው ምንድን ነው?
እ፣ ያው ክፍያ አስራ ሁለት ሺህ ብር ነው።
አስራ ሁለት ሺህ ብር አዎ።
እሺ
ከዛ ውጪ ቦታው class ኡን የምንሰጥበት ቦታ አያት ነው። አሁን እየመዘገብን ያለ ጥር ላይ የሚጀምረው ክላስ ነው።
okay እሺ
መመዝገብ
እ ፈቃደኛ ከሆንሽ ልመዝግብሽ።
okay እሺ ብሩ በምንድን ነው ማስገባት የምችለው?
account ልክልሽና እ ወድሽ ቴሌግራም ላይ ትልክልናለሽ።
እሺ በዚህ
ስምሽ ማለበት ነፃነት ነፃነት አ ነፃነት ማን አለም
ነፃነት አለ።
አ
መገናኘት ስሙ ለአቃይ መኪና ላይ
ዜሮ ዘጠኝ ስልክሽን ንገሪኝ።
ስልሳ
ዜሮ ዘጠኝ ስልሳ ስልሳ
እ ሰማንያ ሰባት ሰማንያ ሰባት አርባ አንድ
አርባ አንድ ሰላሳ ስድስት
ስልሳ ሰማንያ ሰባት አርባ አንድ ሰላሳ ስድስት አ ሰዓት ላስመርጥ ላስመርጥሽ
ምን አልሽኝ?
ሰዓት ላስመርጥሽ
እሺ አስመልክ ከሁለት እስከ አራት ከአምስት እስከ ሰባት ከስምንት እስከ አስር ከአስራ አንድ ሰዓት እስከ አንድ ሰዓት እስከ አንድ ሰዓት ከአስራ አንድ ሰዓት እስከ አንድ ሰዓት እሺ ስለዚህ እኔ ሰባ አምስት ቤት ስልክ ቁጥር በዛ እልክልሻለሁ account የከፈልሽበትን receipt ስምሽን ስልክሽን ትልክልናለች አሁን እኛ በተከታትሎ ቴሌግራም በላይዘን ሰዓት ነው ይታያል ያለው እየሞላት እሺ
ስለዚህ እልክልሻለሁ አካውንት መልካም ቀን
እሺ ላንቺ እሺ